ሰላም ጤና ይስጥልኝ።
እንዴት ነሽ? ሰላም ነው?
ዩቲዩብ ላይ ነው የደወሉት ምድር ዳዊት።
አ አዎ እ ሰርግ የሚዘጋጅ ሰርግ አለ ብሎ እሺ ሲያስተዋውቅ አይቼ ነበረ ነው።
እህ እ በእኛ ደግሞ በኬክ ለመሳተፍ ፈልገን ነበር አብረን እንድንሰራ ም- በምንድን ኬክ በኬክ ኬክ በማቅረብ የሰርጉን ማለት ነው።
አዎ።
በ promotion። አዎ በጣም አሪፍ።
እሺ። እንዴት ነው የምናደርገው? መቼ ነው ፕሮግራሙ?
ልመዝግባችሁ እና ከ marketing ባለሙያ ጋር ታወራላችሁ።
እሺ እሺ መዝግቢ መች እሺ
ይሰማል?
ይሰማል። መዝግበሽኛ?
ቆይ አንዴ ጠብቂኝ። መሰለኝ። ጠብቂኝ። እሺ እ ስም ማን ልበል?
ዮርዳኖስ
ዮርዳኖስ ማን ሳሳዬ ማን?
ሳሳዬ
ዜሮ ዘጠኝ ስልክ አስራ አንድ ዜሮ ዘጠኝ አስራ አንድ እሺ
ዘጠኝ ስንት ሀምሳ ዘጠኝ ሰማንያ አንድ ሀምሳ ዘጠኝ ሰማንያ አንድ ዘጠና አምስት አዎ እሺ። እንደውላለን። መልካም ጊዜ